Neymar. hello
አቤት ሰላም ጤና ይስጥልን። ከዊ ፕላስ ነበር ምደውለው። የእኛን application አውርደው ነበር?
እ ዊ ፕላስ
ይክለሳ ለአሽከርካሪነት ነው ለተጠቃሚነት ነበር?
ለተጠቃሚ ናት።
እሺ እርስዎ የተመዘገቡት ግን አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና ተጠቃሚ ከሆኑ ዊ ፕላስ solution user የምትላለች አርባ አራት አገልግሎቶች ሶስት መቶ ሀምሳ game የታክሲ አገልግሎትና አሸናፊ የሚያደርግ referral code የያዘች ዊ ፕላስ solution user የሚል አለ። እርስዎ provider ላይ ነው ያሉት።
እሺ ለዛ ነው ከ Play Store ላይ አውርደው register ቢያደርጉ በዝርዝር ያመጣሉታል ማለት ነው።
እሺ እሺ አመሰግናለሁ። መልካም ቀን።
አሜን።